ሄሎ ሄሎ ሰላም ነው? ሄሎ
ሄሎ
እ የሆነ customer online ላይ ኳስ ቆርጦ Okay እ ብሩ ወደ account ኡ አልገባለትም።
እሺ ticket ID ውም ወይ ወይ ticket ID ው የለም እኮ multiple የሚለው ነው ያለው።
እሺ ንገሪኝ እሱም cashier code ነው ንገሪኝ ልንገርህ አ አስራ አንድ እሺ አስራ አንድ እሺ
ዜሮ ዘጠኝ እሺ አርባ ሰባት
እሺ እሱ cashier code ነው እሺ እሺ
እሺ win አድርጓል አሁን update ተደርጓል ሰባት መቶ ሀምሳ ብር ይገባል account ኡ ላይ ገብ- አ አ ገብቷል አሁን